ሄሎ ሰላም ነው። apple እና strawberry አዝዤ ነበረ።
መች ነበር order ያደረጉት?
መቼ መሰለሽ? ሰኞ
እሺ የሰኞ አልመጣም?
ሰኞ ነው አርብ ነው? እንደውም አርብ መሰለኝ እንጂ አልመጣም።
እዚህ ቢሮ ደውሎ አሳውቀው ነበረ?
አዎ አዎ ይመጣል ብሎ የ driver ኡን ስልክ ሰጡኝ። ልክ ስደውልለት storage ስለሌለ አልመጣም አለኝ።
በአለም አክሊሉ አይደል? አሁን በደወሉልኝ።
አዎ አዎ አዎ ዛሬ ወጣ ላይም check አደረግኩለት የለም። ነገ ቢሮ ነው location ኧረ የለንም። አዎ፣ ሰኞ ሰኞ ነው እኛ የምንገባው። ሰኞ ወይ ማክሰኞ ነው የምንገባው።
Okay። ስለዚህ ይቅርታ በጣም ለሰኞ ላስተላልፍሎት ወይ ለማ ለምን የለም?
ማለት አሁን ለነገ እንዲላክሎት ላደርግ ነበረ።
ለምን እንዴ? አንድ ሳምንት ሙሉ የለም እንዴ? እቃው ይቅርታ ወይ በጣም መጥቼ አዎ ልውሰድ apple እያለ አልነበረም።
ነው ስትሮበሪ
ስትሮበሪው አሁን ትናንትን ትናንትና ነበር የደወሉት ያሳወቁት።
አይደለም።
አ፣ ትናንት ትናንትና ስራ የለም ብዬ አ፣ ማክሰኞ ማክሰኞ ደወልኩ። ነገ አልገባም ስለማንገባ ብዬ እንደውም ይመጣል እ፣ አንቺ ትሆኚ ሌላ ሰው አላውቅም እም፣ ይመጣል ከሰዓት ብላ ስጠብቅ ቆየውና ከዛ አልመጣም።
እም። አዎ ትናንትና ቢያሳውቁ ኖሮ ዛሬ እንዲላክሎት እናደርግ ነበር። ስለዚህ አሁን እ፣ ነገ ያበሎትም ሰው የለም።
የለም የለም የለም
ስለዚህ ለማክሰኞ ላስተላልፍሎት
እንዳልከኝ አዎ፣ በጣም ምንም ማድረግ አልችልም። አዎ። ለምን እኔ ማክሰኞ ጠብቅ ቆየው።
ይቀ- ትላንትና ደግሞ እኛ ስራ አንገባም ብዬ እንደውም ድንገት ከመጡ ብዬ ሳናግር ነበር።
እሺ ቀስ በቃ ማክሰኞ እንልካለን።
እንትን ድንች ጌታ መሳይ በሚል
ትንሽ ጌታ መሳይ አዎ ትንሽ አንዴ ጠብቁ ይመስላል። ሰላሳ order የተደረገ ነው አይደለ?
አዎ አዎ።
ስለዚህ ዛሬ ይመጣል። ያው ትናንትና ቢሮ ስለማት ይመጣል እኛ አዎ አዎ driver ሲደርስ ይላል።
ያን ግን ማክሰኞ
ችግር የለውም። እሺ እንልካለን።